Hello ጤና ይስጥልኝ። ቺፕቺፕ
ጤና ይስጥልኝ።
ሰላም።
refund ያልተደረገ ብር ነበረኝ እና እሺ
ቆየ ስልክ- ስልክ ይነግሩኛል።
ዘጠኝ አስር አስር ሰባ አንድ ሰባ አንድ ሰማንያ አምስት ሀያ አምስት ሀያ አምስት ሰላም አበራ በሚል ነው። አሰላም ሰላም አብርሃ።
አብርሃም አ የምን ነበር ያልተላከሉት?
የአቮካዶ አምስት ኪሎ
አልተቀበሉም። አቮካዶ
አምስት ኪሎ አ፣ አልተቀበልኩ አ አልተቀበልኩም
አዎ እ፣ refund ላይ ገብቷል።
refund ላይ ገብቷል አ ዘጠና አምስት ብር አ አዎ የ- ትንሽ ይታገሱን ይላክሎታል። በጣም ይቅርታ። refund list ላይ ግን አሉ።
አዎ አይ ባለፈውም እንደዛ list ላይ አለ ተብዬ ግን አልተላከልኝም እስኪ አ፣ እሺ አሁን አስታውሳታለሁ። በጣም ይቅርታ።
እሺ ችግር የለም እሺ፣ እሺ፣ መልካም ቀን።